હમ તમે સ્પર્ધા
Hello hello ሄሎ
ሁሉ ስፖርት ነው በኮ የምንረዳሁት።
እ እንትን ነው ለምንድን ነው እንትን የማይሰራው ቴሌብር ምናምን እዛ ሁለት ወር ውስጥ ያለው
ምን ዊዝድሮ ነው
አዎ ይሄ እንትን ቴሌ ቴሌብር የሚለውን ነው አ እኮ ዲፖዚት ይሰራል። ዊዝድሮ ከሆነ ይጠብቁ።
እም፣ እንዴት ምን ማለት ነው withdraw ውና
ለማስ ለማስገባት ብር ከሆነ ቴሌ ብር እየሰራ ነው።
ለማስገባት- ከሆነ
አዎ ለማስገባት እኮ ለማስገባት ነው የፈለኩት እኮ ከቴሌብር ብር አለኝና አለ እኮ ወደ deposit የሚለው ላይ አለ ቴሌ ብር የሚለው check ያርጉት፣ ይግቡና
አዎ እምቢ ብሎኝ እኮ ነው አይሰራም ይሰራል ይሰራል። ደንበኛችን check ያርጉት።
እሺ